ባህል ዳር ይቅር ሁሉም ይረሳ። የአዲስ አበባ ልጅ ባንድ ተነሳ። ያሳለፍነው ጸጽቶናል፣ እርስ በእርስ ተባልተናል። ይብቃ ብለን አንድ ሆነናል፣ አዲስ ጉዞ ጀምረናል። የእስካሁኑ ያሳለፍነው ባለማወቅ የተጓዝነው ወንድሞቻችንን ያጣነው በተመሳሳይ ምክንያት ነው። የመሃል የለ የዳር ልጅ መታሰቢያው ለአራዳው ልጅ ይድረስል ለዝርያው በአጥር ውስጥም ለሚገኘው ይብቃ ብለን የጀመርነው በመተሳሰብ ጉዞ ነው። ሰያነኝ የጀርጎ